ሰላም ጤና ይስጥልን። ችብችብ ተባካው ምን ልርዳው?
ሰላም ነች እማ?
hello ሰላም አለ።
ባለፈው አስር ሰው ምናምን አስከፍቼ አምስት መቶ ብር ነበረኝ እና እሺ እስካሁን ይቅርታ፣ አልደረስም።
ከኛ ተደውሎትም ስልክ ምን አልተደወለልኝም።
እሺ እ፣ እ፣ ስልክዎትን እስኪ ንገሩ። ስልክ ቁጥሮትን
ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰባ እሺ ዜሮ ሰባት እሺ።
ሰላሳ ዘጠኝ
ስሞት ማን ነው?
ዳግም
የት አካባቢ ነው ያሉት?
እ፣ አሁን ፈረንሳይ አካባቢ ነኝ። ቤላ መገንጠያ ፈረንሳይ።
አ ፈረንሳይ ቤላ መገንጠያ አካባቢ
okay እ፣ አምስት መቶ ብር ነው ያሉኝ አይደለ?
አ፣ አምስት መቶ ብር አ፣ አስር አስከፍቼ ማለት ነው።
ገባኝ። አምስት መቶ ብር ግን በ wallet ነው የሚላክሉት፣ በምን ችብችብ wallet።
እኮ ከስ እንዴት ወደ እንዴ ወደ CBE ብር መቀየር ይችላል?
እንደዛ እንኳ አይችሉም። የተለያዩ product ኦችን ነው ማዘዝ የሚችሉት ከኛ።
እ እ የተለያዩ product ኦችን አዘው ነው ከኛ መጠቀም የሚችሉት።
እንጂ ችብችብ ብሩን ዋ- አዎ፣ ወደ ችብችብ account wallet ላይ አምስት መቶ ብር ካሉት የአምስት መቶ ብር የተለያዩ product ኦችን order አድርገው ያሉበት ቦታ እናመጣሉታለን መቀበል ይችላሉ።
እሺ፣ እሺ።
ይዘዙ የአምስት መቶ ብር ፓኬጅ።
አሁን ወደ balance ያስገባሽ ነኝ።
አይ እንዲገባሉት አሁን አሳውቃለሁ። step ኡን ነው የነገርኩት ማድረግ ያለበት።
እሺ፣ እሺ። አሳውቂኝ።
okay መልካም ምሽት። እሺ።
እሺ